ማታ ገደብ ወደ ቤት አዎ አንድ ያዳምጠኝ። ምን ላድርጉ መሰላት? ስልክ ቁጥር ልስጥዎትና በስልክ ቁጥር ቴሌግራም ላይ ላኩልኝ።
እሺ፣ እኔ ብሎ ነገር
በሁለት ሄሎ ሄሎ ኧረ ስልኩን ነገር ያ ዜሮ ዘጠኝ
ዜሮ ዘጠኝ ኦኬ ተገኘ
ሄሎ